ሄሎ
ሄሎ ሰላም ጤና ይስጥልን ቤስት ቤት
እሺ ከውሸት ሾፕ ነበር የምደውለው።
እሺ ጄሪ ማግኘት ይችላለሁ?
እ እሺ አንዴ ተጠብቀኝ።
እሺ
ሄሎ
ሄሎ ጄሪ አቤት።
ሚሊ ነኝ።
አዎ ምንሽ?
እ የቅድሙ ሰራ ላይ ባህር ዳዋይዶ አስገብተሽልኛል።
በጣም አሪፍ። እሺ እ ከዛ በኋላ ግን የስፒኗ ብለር ሆናለች። ፎቶ አንስታ በሰብለ ስልክ አስልኬልሻለሁኝ።
እስኪ ፎቶ አንስቼ ልኪያት ሰብሪ ቴሌግራም ላይ ልካልሻለች። ስፒኗ ብቻ ሎድ እያደረገች ብላክ ሆና ቀረች።
ምን ይላል?
አ ብላክ ሆና
ገባኝ። በቃ የዛው እንትን ነው የቅድሙ shop ነው።
ና ጉ- ጉንዶዬን የሚለው አዎ አዎ፣ የዛኛው shop ጋርም እንደዚህ ናት። blur እንዳለች ቀርታለች።
okay። ሁለቱም shop ላይ ማለት ነው።
አዎ፣ ሰበታና ይሄ የ- ጉባኤ የሚለው።
ሰበታና ጉንዶዬን።
እሺ በቃ እሺ። አንዴ ትንሽ
እሺ እሺ፣ እዛው ላይ አሳውቃታለሁ። እሺ restart አድርጌለታል።
በቃ እሺ፣ restart አድርጊና አሳውቂ እና ደግሞ እሺ እ ጅጋ hardware ID አለሽ እሱ ጋር እ፣ ይኖራል። አዎ እሱ ጅጋ hardware ID ው ጋር ይሄኛውን spin እንዲገባለት ብዬ ነበር ከሳል ስራለት ብዬ እ፣ ልክ እንደ ቅድሙ እንዲሆን።
አዎ hardware ID ው ጋር ያ game ይግባለት multiple game ኡ እሺ እሺ እሺ እሺ በቃ እሺ ጄሪ፣ ጨርስ እነግርሃለሁ።
እሺ ጄሪ